ሰላም ነው። ዩዘር ብሎክ አድርጎብኝ ነበር።
የት ነው?
ሎክ ሎክ ሎክ ወልዲያ
ወልዲያ የማን ሱቅ ነው? ይቅርታ
መላክ ወይም ተስፋ
ሐምራዊ ስንት ነው?
ሰላሳ ስምንት ካሸርዋን
እሺ አለሁ ካረግልሃለሁ።
እሺ ደግሞ ሌላ አለ እናትዋ ቱና ፋይፍ
ራሱ አዎ ሐምራዊ እና ፋይፍ ሰላሳ ስምንት ነው cashier two cashier five ም block አድርገዋል cashier one cashier ሁለት እና cashier five cashier አምስት ማለት ነው በቃ እሺ ሶስቱንም unlock አረግልሃለሁ።
እሺ እሺ እሺ እሺ